ያመለኩት እኔ ጌታ ያልኩት እኔ ወዳጅ ያረኩት እኔ የታመኩት
ኢየሱስ ሲሉ የሚስማነ
ቀርበው ሲጠሩት የሚመልስ ነው የተገፋው የሚያስጠጋ ነው በታላቅ ግርማ የሚባርክ ነው ኢየሱስ ሲሉ ቀርበው ሲጠሩት የተገፋው በታላቅ ግርማ
በረሃብ ዘመን የመገበኝ ከአለት ውስጥ ውሃ ያጠጣኝ ጠላቶችን የበተነልኝ ዛሬም ሊረዳይ ከጎን ያለልኝ
ኢየሱስ ሲሉት የሚስማነው ቀርበው ሲጠሩት የሚመልስ ነው የተገፋውን የሚያስጠጋ ነው በታላቅ ግርማ የሚማርክ ነው ያ የተፈራ የጌቶች ጌታ የተዘጋውን ማተም የፈታ የድሃ ደግ የምስኪን አባት ፈጥኖ ይደርሳል አምነው ሲጠሩ ስሙን ጠርቼ መቼ አፍሬ ይልቅ ኖራለሁ ይኸው ከብሬ አልጠፋሁኝም በሕይወት አለው ቀንና ማታ አመልከዋለሁ
ኢየሱስ ሲሉት የሚስማነው ቀርበው ሲጠሩት የሚመልስ ነው የተገፋውን የሚያስጠጋ ነው በታላቅ ግርማ የሚማርክ ነው ኢየሱስ ሲሉት የሚስማነው ቀርበው ሲጠሩት የሚመልስ ነው የተገፋውን የሚያስጠጋ ነው በታላቅ ግርማ የሚማርክ ነው